ጤና ይስጥልኝ አሪፍ ቤ ሎዛ ነኝ ባኮም ልርዳው
አብሮ ስትልም ቅድም ደውዬ ነበር የለም እሺ ቅሬታዬ እንትን እስክሪንሹት አንሳና በቴሌግራም ላክልኝ አላችሁና እሺ
የሆነ ስልኩ ሰጠኝ። ስልኩን እየሰራ ላይ አይደለም። እንዴት ላድርገው?
ስልክ ቁጥሩ አልሰራሎትም ደንበኛችን።
አዎ እሺ በዚህ ስልክ ቁጥር ነው ቴሌግራም የሚጠቀሙት።
እ አዎ አሁን በደወሉበት አዎ እሺ በ text እናደርግሎትና እኛ ያ- ይልኩልናል።
እሺ እሺ እሺ እሺ እሺ ደንበኛችን መልካም ቀን።